ሄሎ
ሄሎ ጤና ይስጥልኝ።
እንዴት ዋሉ?
አንድ- አንድ-
አለን ሄሎ።
እግዚአብሔር። ሄሎ ሄሎ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን፣ እንዴት ዋልሽ?
እግዚአብሔር ይመስገን።
እንትን ለማስመዝገብ ነበረ የተቸገሩ ሰዎች እሺ፣ ይቻላል።
እህ?
አንድ ቀን አስመዝግበን ነበር ከዚህ በፊት ግን ስላልተደወለልኝ ነው።
ወረፋ ስለሚሆን ለዛ ነው
እህ?
ወረፋ ስለሚሆን በወረፋ አ።
መሰለኝ እኛ እንደውላለን። ብዙ ሰው ስለሚደውል ወረፋ ነው።
አ- urgent ቢሆን ማለት ማስረጃ ቢኖር ምናምን አያስቀድሙንም።
ብዙ ይቅርታ በጣም አዎ፣
እሺ በቃ ስለደውልና እናመሰግናለን። መልካም ቀን።